ወጣ ሄሎ ወይ ሀሴት ነኝ።
ሀሴት ተቃራኒ ደርዤ ነበረ። ሳረ ነኝ። እሺ ስልሳ አንድ ዜሮ አምስት እና ስልሳ ዘጠና ስድስት
ቃሌ ስልሳ አንድ ዜሮ አምስት ስልሳ አንድ ስልሳ ዘጠና ስድስት ሁለተኛ አዎ ስልሳ ዘጠና ስድስት እና ስልሳ አንድ ዜሮ አምስት እሺ፣ እዚህ ጠብቀኝ ሰመረ
ወጣ
ኧረ አልወጣም። ልክ ካርስ ያስወጡ እንዴት እንደምጠብቅ አታውቅም። አዎ፣ አይደል በዛው እዛው አልቀርም እንዴ?
ሀያ የትም ሶስት በርበሩ ላስወጣው
አውሰጠው እሱን።
ወይ የትም እንደሆነ አላውቅም።
ወይ እ፣ ኮኔክሽኑ ምር እውነት ለመናገር አዎ በጣም የዛገ ነው ኮኔክሽን ለው ከዛ ውጪ እንትን የሚሆነው ነገር እንዴት ነው?
ከተቻለ በእናትህ አዎ የሆነ እና ትራንስፈር ደግሞ አይሆንም። ትራንስፈር ስናደርግ አይሆንም አይደለማ። የም- እዚህ አይ ሲሆን እንዲህ ተጠይቀን ምንድን ነው እናገናኛቸዋለን።
እንዲህ እያልኩ በዚህ ግን ትራንስፈር አይሆንም። ማገናኘትም አልችልም። እሷ የያዘችው የምር የምር ሉል
ሁለት መላኩ transfer አልሰራም። ኮ- በቃ እሺ፣ connection ኡ ግን አንደኛ እና ዋነኛ። እሺ ሉሌ ሰመረ ጠብቀኝ።
ቆይ
እሺ
screen አንስተው አንስተዋል ተሳስተዋል። አንዷ ስድስት መቶ ሰላሳ የሚለውን ስልሳ አምስት ብላ ላከችልኝ ባህላዊ ኮት አስቡ ስልሳ ብላለች። ስድስት መቶ ሀምሳ ነው ስድስት መቶ ሰላሳ አምስት ነው ከነፊቱ ስድስት መቶ ሀምሳ የሀያ ነው።
ሶስት ሌላው ሰመረ ሀያ ሶስቱን አስወጣ አስወጣልሃለሁ።
እሺ እሺ እሺ መቀም ብለውር አይባልም። በእርግጥ
እሺ መቀም ብለውር